hello ጤና ይስጥልኝ ቤተሰቤት ቃል ኪዳን ነው ምን ልርዳው hello ጤና ይስጥልኝ ሰላም አደርሽ
ሰላም ምን ልርዳው ትናንትና አስር ሺህ ብር ልኬ ወደ account ኤ አልገባም በዚህ ስልክ ቁጥር ነው በዚህ ስልክ ቁጥር አዎ እሺ አንዴ መስመር ላይ ጠብቁኝ እሺ
ሄሎ ሄሎ እሺ ወደ ዜሮ ዘጠኝ ሰማንያ አራት ሰማንያ ስድስት ሀምሳ ስምንት ሰባ ዘጠኝ ነው የሚልኩት አ- አዎ ትክክል
ሄሎ አቤት እሺ አሁን ገብቶሎታል check ያድርጉ እሺ አመሰግናለሁ እሺ መልካም ቀን okay thank